ጤና ይስጥልኝ በእንስቱ አብረሽ ደግሞ እግዚአብሔር ይመስገን
አለን። የምልሽ ታምቤ ነበር የኮንቴንት ክሬተርስ ምናምን
ምን አሉኝ ምን አሉኝ?
ይሄ ስልጠናውን ተመዝግቤ ነበረ ኮንተንት ክሬተሮች ብሎ የወጣውን ማለት ነው።
እሺ ክፍያ ፈጽመዋል? እሺ ከይቅርታ ጋር አሁን ላይ ትምህርቱ ተራዝሟል። አንዳንድ የሚስተካከሉ ነገሮች ስላሉ ከመስከረም በኋላ ነው የሚጀምረው። ክፍያውንም ከ orientation በኋላ መፈጸም ይችላሉ። ከመጀመሩ በፊት orientation ይኖራቸዋል። ቀኑን እናሳውቃለን።
እሺ እሺ እሺ እሺ እናመሰግናለን። እሺ እሺ አመሰግናለሁ።